Hello አቤት ነኝ።
አስት እንዴት ነሽ? ሚኪያስ አምባው ነኝ።
ወይ ሚካኤል እንዴት ነህ?
እኔ የምልሽ አስት ወይ ጋዜቦ አደባባይ የሆነ customer አዞ ጋዜቦ አደባባይ ነው የሚለው እና ወደ ውስጥ ግባልኝ ብሎኝ እኔ አልገባም customer ወጥቶ እንዲቀበለኝ ንገሩልኝ ብዬ ሰላም ነግረውት በቃ እዛ ስደርስ ደውልለት መጥቶ ይቀበልሃል ብሎኝ ነበር ማለት ይደውልልኝ።
ነው።
አዎ አዎ ከዛ ከዛ ልንገርሽ ቆይ አሁን ደውዬለት እኔ ሙልሙል ዳቦ ጋር ደርሻለሁ ስለው አሁን አዝዬ አ- አሁን driver ወጣ እና ይሻላል አምጣልኝ ነው የሚለው። በዚህ ይሄ customer አሁን አዞ ነበረ እና check አድርጊልኝ ለማለት ነው።
እ?
አዝ- ይሄ ድ- ይሄ customer አዞ አሁን ተግ አሁን driver አምጥተውልኝ ወጥተዋል እና ችግር የለም ይዘህልኝና ነው የሚለው እሱ እና እውነቱን ነው ወይ አዟል ወይ ነው ቆይ እሺ አንዴ እዚሁ ጠብቀኝ።
እሺ
አስራ ሰባት ሀምሳ አራት አይደለ? confirm አዎ አዎ ነበሩ።
ይሄ customer order አድርጎ ነበር። እስኪ check አድርጊ
ዞሮ ዞሮ እወጣለሁ ካለ ለምን አይወጣም?
ምን አውቃለሁ አምጣልኝ። አሁን አዝዤ ከስ- ሌላ driver አድርሶልኝ ነው የሄደው እና ና ነው የሚለው እሱ።
በቃ እሺ አንዴ እዚሁ ጠብቀኝ። አንዴ እሺ፣ ሊዮና እሺ።
history እሺ እ፣ ጭራሽ red flag ነው። የሰላምን እ፣ በሌላ ስልክ ተደዋውለዋል። አስራ ሰባት ስልሳ ሁለት እሺ ገብረ ህይወት አ ካዴ ደበት እዛው ጋዜቦ አደባባይ አድርሶለታል። አዎ ገብረ ህይወት
ገብረ ህይወት ሚካኤል አዎ ገብረ ህይወት ወይ- አድርሶለታል።
እስኪ ተለቃች አንድ ይበል።
አዎ ግን ገብረ ህይወትን ታውቀዋለህ?
ኧረ እኔ አላውቀውም።
አታውቀውም? እስቲ አዎ።
ቆይ ስማኝ፣ ወይ የእሱን ስልክ ወይ ልስጥና ላድርስለት ወይ በለው እስቲ ገብረ ህይወትን እሺ እሺ ዜሮ ዘጠኝ
እሺ ቆይ አንዴ ዜሮ ዘጠኝ አርባ ሁለት አርባ ሁለት ዘጠና ሰባት ዘጠና ሰባት ሰላሳ አራት ሰላሳ አራት ሰባ አንድ
ሰባ አንድ አዎ ገብረ ህይወት ነው። እስቲ ያናግርና ችግር የለውም ምናምን የሚልህ ከሆነ እሱ አድርሶለታል።
እሺ እሺ እሺ እሺ ቻው።